ጤና ይስጥልኝ ቤተሰብ ከዴት ነኝ ምን ላድርግ?
አሁን ደውዬ ነበር እና እሺ እንትን እዚህ ድሮ ዘጠኝ መቶ ብር አዲስ አዎ አዎ ከዛ እንትን ስል ቴሌብር ላይ አልገባልኝ እና virtual history ውስጥ ገብተህ ኮዱን ሙሉ አለችኝ ይመጣለን አዎ እኔ ነበርኩ ያወራው ሞላሁት ከዛ search ስለው
እሺ
no there is there are no results ይለኛል አይ start date ላይ ቀኑን ነው የምትሞላው እኮ ሞላሁት ቀኑ
እሺ ቴሌግራም ላይ ወይ እንደ- እንዴት እንደምታገኘው እልክልሃለሁ ወይ hi ረዲት ብለህ ላክልኝ እና እንዴት እንደምታገኘው እልክልሃለሁ screenshot ኦች user- እሺ እንትን ቁጥር እንትን username ሽን ትነግሪኛለሽ
የቤስት ቤት ቁጥሩን ልንገርህ ዜሮ ዘጠኝ አይ ማለቴ አንቺን የማገኝበት እኮ እዛው ላይ ረዲት ብለህ ብትልክልኝ አገ- አየዋለሁ እኔ አየሽ ዜሮ ዘጠኝ ዜሮ ሶስት
የቤስት ቤት እዛው ላይ ቤ- ታውቀዋለህ?
እሺ ዜሮ ዘጠኝ ዜሮ ሶስት
እሺ ዜ- ዜሮ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ስምንት እሺ